ሄሎ ሄሎ አቤት ዮሴፍ እንዴት ነህ?
እንዴት ነሽ?
አለን እግዚአብሔር ይመስገን።
ሰላም ነው?
አለን አለን ሰላም ነው። ተጨማሪ አለን።
መክፈት ፈልጋችሁ ነው?
እ እንትን አሁን የሆነች ቼ ነው ከቆሼ አጠገብ አሁን የከፈኩበት ቦታ ከቆሼ አጠገብ የሆነች ከተማ አለች ማለት ነው። አሁን ዝም ብዬ ሄጄ የነበረ እዛ አ፣ betting ቤት የለም። ልጆች ጠይቃቸው ምናምን አረ betting አምጡልን አሁን ያለንበት ርቆናል እ፣ ምናምን እያሉኝ ነበርና መክፈት አሰብኩኝ።
okay እዛ ቡታጅራው ነው ቆሼ የሚባል ሴሲክ ቦታ ማለት ነው። አይደል?
ቆሼ የሚባልበት ቦታ እየሰራው ነው። አሁን ደግሞ ከቆሼ ደግሞ ወጣ ብሎ በቡታጅራና በቆሼ መካከል ያለች ከተማ ትንቼ ነው ማለት ደግሞ okay እሺ አ፣ ይቻላል ችግር የለውም ግን እንትን ነው deposit ማድረግ አለብህ ያው ታውቃለህ ካ አዎ deposit ማድረግ አለ። አይ ምናልባት እ፣ check መላክ ከቻልኩ እንደባለፈው ብዬ ነበረ።
okay ትችላለህ። already አንተ ስላለህ አዎ ትችላለህ መላክ
በቃ እሺ፣ በነገ ወይ ከነገ ወዲያ አደረግን።
ታረገውና
አዎ ከዛ ቦታውን የምትከፍትበትን ልክ እንደዚህ ከላክ በኋላ ላክልኝ ለእኛ አዎ በቃ እሺ፣ በራይድ ሹፌር ነገ ብልከው ችግር የለም አይደለ? ያደርስልኛል።
ትችላለህ ካ
በቃ እሺ፣ ኮምፒውተሩን አዘጋጅቻለሁ። በቃ ቤቱም ዝግጁ ready የሆነ ስለሆነ ነገ ልከዋለሁ። በቃ እደውልልሻለሁ።
በጣም አሪፍ። እሺ እሺ ዮሴፍ እሺ፣ አንቺ ምን ልበል ግን? ይቅርታ
እ፣ እየሩስ እየሩ እሺ፣ እየሩ በቃ ጆሲ ጆሲ ነኝ። አትረሽኝም አይደለ?
አይ አረፈውም። አዎ። እሺ እሺ፣ እሺ፣ እሺ።
እሺ እሺ